Hello?
Hello.
Can I speak in Fortune Alberta? ምን አሉት?
ቴሌቪዥን ይፈልጋል።
ቴሌ ቴሌቪዥን መመዝገብ ፈልገው ነው?
አዎ ቴሌቪዥን እሺ ኮከብ ዘጠኝ ሰማንያ አምስት ምን ይሰራል ብለው አንድ አንድ ቁጥር ለመመዝገብ እኔ እንኩ አዎ ኮከብ ዘጠኝ ሰማንያ አምስት ምን ይሰራል ብለው አንድ ቁ- አንድ ቁጥር ላይ መመዝገብ አለ። ሶስት ቁጥር ላይ ደግሞ ለመጫወት የሚል አለ። እድሎትን ይሞክሩና ጥያቄ እናመልሳለን። እነሱን ተጫውተው እድሎትን ሞክረው ሲያሸንፉ PC፣ ስልክ አምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ እና የተለያዩ ሽልማቶችን ያገኛሉ። ምን አሉት? hello ይሰማል።
አንድ ቁጥር ለመመዝገብ ሶስት ቁጥር ደግሞ ለመጫወት ነግተው መምረጥ ይችላሉ፣ መጫወት ይችላሉ፣ ድሎትን መሞከር ይችላሉ፣ ጥያቄና መልስን መወዳደር ይችላሉ። እሺ፣ አመሰግናለሁ። መልካም ቀን።